hello ወይ ሰላም ነው ሰላም፣ እንዴት ነህ?
አለን። ቆይ ወርደህ ነው እንደሆነ እሺ ንገረኝ።
ዜሮ ሁለት አስራ ሰባት
እሺ ምንድን ነው?
እኔ ሌላ ወደ ይዣለሁ ተቃራኒ ወደ ቆይ ሌላ ምን ልንገርሽ?
እሺ ንገረኝ።
ዜሮ ሁለት ዜሮ ዜሮ
እም፣ ማነው ስምህ?
ዮሐንስ ሀብታሙ እሺ አሁንስ አንዴ ጠብቀኝ።
እሺ ሄሎ
ወይ ቆይ አንዴ እንትን የ-
ከዛው የሚነሳ እዛው ቦታው የሚሄድ ብሩክ አለማ ብሩክ አለማየሁ ይዞ ለብሩክ ነበርና አ ለሱ እም።
ታስገብኛለሽ?
እንደዛ እንኳን ስለሚሰራው ማድረግ እንቻ እ?
ቆይ እስኪ ልጠይቅልህ፣ አንዴ ልጠይቅልህና እሺ እዛው ስለያዘ እሱ
የየትኛው ነው የሚወጣው? መጀመሪያ ገ ኦሎምፒያው ኦሎምፒያው የኦሎምፒያ ሳን ቆይ አንዴ ኦሎምፒያው እሺ።
ቆይ ትደንሳለች እሷ ልጅ ስንደንስ ዝግጅቷ ጃኒ ይሄን የተፈለ ፓንቷ ጀርቧ ላይ እዚህ ጋር
ሄሎ ሄሎ ይወጣልሃል? እሺ እ፣ ታስገቢለታለሽ?
እ፣ አዎ ታስገባለታለች።
እሺ እሺ፣ እሺ። ብሩክ አለማየሁ እሺ እሺ እሺ እሺ እሺ።